ሆቴል ይስጥልኝ። ደስታ
ሄሎ ጤና ይስጥልኝ።
ይህ ቤት ሰላም ነው?
እንዴት ነህ? ሰላም ነው? ሄሎ
እሺ፣ አይሰማም?
ይሰማል ይሰማል።
እሺ፣ እንዴት ነህ?
ምን እናድርገው ነው? እሺ፣
እንትን አቦ ትናንትና የሆነ እንትን ብዬ ነበር እንትን ነበር ሳንቲም እሺ፣
እና ግን ሰላሳ ሺህ ብሩን የለም ማለት ካሸነፍኩ በኋላ የወሰደብኝ መልሶ ምንድን ነው እስቲ የቤት ቤት ቁጥር ንገረኝ።
እ እ?
ምን deposit withdraw አድርጋ ነው?
withdraw deposit online ማለት ነው።
okay፣ እሺ፣ አንዴ ቆይ ጠብቀኝ። እሺ፣
አይ
ሄሎ ሄሎ አቤት።
እ፣ እኔ የምልሽ በዚህ ስልክ ማለት ነው ትናንትና እሺ
እ፣ እንትን ብዬ ነበር አሸንፌ ነበር እና እሺ
ሰላሳ ሶስት ሺህ ብር ነበር ያሸነፍኩት። ሰላሳ ሶስት ሺህ ብር አሸነፍኩ። ሰላሳ ሺህ ብሩን withdraw ማድረግ አልቻልኩም። ወሰዳችሁብኝ። ምንድን ነው?
የቤት ቤት ቁጥር ንገረኝ።
እ እ?
የቤት ቤት አዎ፣ የምትጫወትበት ቁጥር ንገረኝ። ዜሮ ዘጠኝ
ስልኬ አርባ ስድስት ይሄ ስልክ አርባ ነው።
ስድስት ዘጠና ሁለት ዘጠና ሁለት ስልሳ አምስት ስልሳ አምስት አስራ ስምንት
ሄሎ ሄሎ አስር ሺህ ብርና ከአስር ሺህ ብር በላይ ሲሆን confirm መደረግ ስላለበት ነው። እሺ
okay ወደ እሺ እኔ ብር account ነው አይደል ያደረከው?
አዎ መልስልኝ
ወዴት ወደ ወደ ቴሌ ቴሌ።
ብር እሺ፣
አይ አይ ገብቶላል። እሺ እየደረሰ ነው።
እሺ እሺ thank you ገብቶላል። ሶስቱም ሶስት አይደል ያደረከው? አስር አስር ሺህ ገብቶላል።
አይ እሺ መልካም ቀን።
እሺ አመሰግናለሁ እሺ እኔም አመሰግናለሁ። መልካም ቀን።
አይ